ሄሎ እንደ አጋጣሚ አምቡላንስ ጳውሎስ ውስጥ አግኝቼ እሺ እኛ ደግሞ ወደ ጠብታ refer ስላለ እንደ እዛ እንዲደርሱ ፈልጌን ነበር። ይቻላል?
ከየት ከየት ወዴት? ከጳውሎስ ከጳውሎስ ወደ ጠብታ።
ወደ ጠብታ አዎ
እ ይቻላል። አሁን አስቸኳይ ነው።
አስቸኳይ ነው። አዎ
እ እስቲ አንዴ መልስ ልደውልልህ check አድርጌ እሺ ቶሎ እርዱኝ፣ እንትን አስቸኳይ ስለሆነ። እሺ እሺ። አዎ